hello ጤና ይስጥልኝ ቤስት ቤት ራሄል ነኝ ባኮ ምን ልርዳው ሬቾ ጆሲ ነኝ ከቡታጅራ ዮሴፍ እሺ
betting ችግር አለ እንደ site ላይ ስፖርት system ኡ ያስቸግራል በ VPN VPN አለ አይደለ VPN አብርተህ ተጠቀም ለጊዜው በዛ እየሰራ ነው
VPN የለኝም እንዴት ነው መጫን የምችለው ስልክ ላይ እሺ ብሩክ ይልክልሃል እሺ አንዴ ማን ነበር ያልከኝ ስምህን ዮሴፍ ወይም ደግሞ አህመዲን ቡታጅራ በሚለው
ዮሴፍ ቡታጅራ አህመዲን ቡታጅራ አህመዲን ቡታጅራ አህመዲን አ
ቴሌግራም ላይ አለህ አይደለ አውርተን ታውቃለህ አዎ አለ በቃ እሺ ይልክልሃል እሺ እሺ አሁን አሁን ጠብቅ ለ- አዎ ለብሩኬ እነግርልሃለሁ እሺ እሺ እሺ እሺ